ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌን ድካም ዘና ከረገ ይበለኝ መናለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አጉላላኝ ዳውን በራሱ መያስ አይሆንልኝ ስለበደልከኝ ልቤ ባለቅስ ተፈቀራርጎት ጀግንነት ተሰማህ ልቤን አብሰልህ ጀግንነት ተሰማህ ልቤን አብሰልህ ጀግንነት ተሰማህ ልቤን አብስለህ በለው ምናለ ልቤ ላንተ ፍቅር ከወደቀልህ መቁረቱ ተስኖኝ ሁሌን ድካም ዘና ከረገ ይበለኝ ምናለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አጉላላኝ ዳውን በራሱ መያስ አይሆንልህ ይበለኝ የበለኝ ፍቅር እንጂ ወትሮም በቁሜ ወረሰኝ መቁረጥ የማይቀርም አንድ ቀን ሲለቀኝ ይበለኝ ችላ ብለህኛል አይተህ መረታቴ